Hello ጤና ይስጥልን Best Bet
እንትን በእንትን በ jackpot እንትን በስፖርት ላይ
እሺ win አድርገህ ነው jackpot? እሺ አዎ እሺ ጋ- አልገባልህም ብሩ?
አ- ግማሽ ገባ።
አዎ ሌሎች win ያደረጉ ስላሉ ብሩ ይካፈላል። እሺ ለሁላችሁም እኩል ነው የሚካፈለው። win ላረጋችሁት ለሁላችሁ።
ና- መቼ መቼ?
አሁን win ያደረጉ እንዳንተ jackpot ሌሎች win ያደረጉ ያሸነፉ ሰዎች አሉና ብሩ share ነው የምታደርጉት። እሺ እኩል ይካፈላል ለሁላችሁም። ሶስት ሰው ከሆነ ለሶስታችሁ፣ አራት ከሆነ ለአራት ሰው፣ እኛ- አስር ሰው እኛ- ከሆነ ለአስር ሰው ይካፈላል።
እኛ share የለም ለብቻ ነው ምቻ ምን- አገባኝ እኮ አንተ ለብቻ ቆረጥ ካረ ሌላም እንዳንተ እንደ ብቻ የቆረጠ ሰው ይኖራል። ከዛ እ- እሺ።
ብሩ share ነው የምታደርጉት finally። እሺ ለዛ ነው እሺ።
ሼር ይገባል።
ተደርጎ ከዛ አዎ share ይደረግና ለምሳሌ አምስት ሰው ከሆነ ለአምስታችሁ ይካፈልና ከዛ አዎ።
tax ደግሞ government tax አለ እሱ የሚቆረጥና ነው።
እ።
እሺ እየደረሰ ለዛ ነው
እና መቼ ነው መቼ?
ገብቶልሃል አይደል? ስንት ብር ነው የገባልህ?
እ፣ ስድስት ሺህ ሶስት መቶ አዎ ሰማንያ ሁለት ብር ገባ።
አዎ እንደዛ ነው። ለሁሉም እንደዛ ነው የገባላቸው win ላረጉት። እሺ እ።
ተካፍሎ ነው share ተ- share ይደረጋል ለሁሉም ሰው በኋላ ሌላው ይመጣል።
no አይደለም። በቃ win ያደረጋችሁት ለምሳሌ አዎ እኛ ስልሳ ስልሳ ሺህ ብር ከሆነ አ ለአስር ከሆነ አስር ሰው ከሆነ win ያደረገው ስልሳ ሲካፈል ለአስር ይሆናል። እሺ ገባ።
ወላ ለዛ ነው ለዛ ሌላው ነው ብር እንደ- አሁን እንደዛ ያ- የመቀረው ብር የለም።
የለም። በቃ win ያደረጉ ሌሎች ብዙ ሰዎች win ያደረጉ። አንተ ብቻህን win ብታረግ ኖሮ አንተ ብቻ ብትሆን ኖሮ ሙሉ ብሩ ላንተ ይገባልሃል። ግን ሌሎችም ያሸነፉ ሰዎች አሉ።
እሺ እሺ ለዛ ነው